ጤና ይስጥልን ብር ተቆርጦብኝ ብር transaction ኑ ደግሞ አይከፍትም
ከ withdraw ላይ ነው
እህ withdraw withdraw ነው ላይ አዎ አዎ ባንክ transaction ን መርጠው ይከፍትልዎታል እሺ እሱን ይሞክሩ
ምን transaction የባንክ transaction ወይም ደግሞ ባንክ ባንክ የባንክ ዝውውር የሚል አለ
አዎ ምኑ ላይ more የሚለው ገባው transaction more የሚለው ላይ transaction አዎ።
history አለ transaction history በእንግሊዝኛ ነው የሚጠቀሙት አዎ ከዛ ከላይ branch የሚለውን ሳይሆን ባንክ transaction የሚለውን search አድርጉና አዎ፣ branch።
ይመጣልዎታል branch transaction የሚለውን እሺ እሱን ወደ ባንክ ይቀይሩት
እሺ እሺ